No, pues bueno, Tienes Switch Betty. Hello?
ሄሎ
ሰላም ጤና ይስጥልን ቤስት ቤ
ጤና ይስጥልኝ። ሰላም ነው?
ሰላም
ሰላም ነው አለን። እ, ገንዘብ አለ ገንዘብ አለ እንትን ታገዥኝ ነበረ የፈለግኩትኝ ምን አልከኝ?
ገንዘብ ያ- ያልመጣልኝ ገንዘብ አለ
withdraw አድርገህ ነው?
ልኬ አድርጌ አዎ ልክቼ አልመ- አልገባልኝም ስንት ብር ነበር?
እ ስንት ብር ነበር ወጪ ያደረግከው?
እ፣ አምስት ሺህ
በዚህ ስልክ ነው?
አዎ በዚህ ስልክ ነው
አንዴ መስመር ላይ ጠብቀኝ። ዛሬ ነው ያደረግከው አይደል?
እ አይ ዛሬ ነው።
አይ እሺ መች ነበር?
ከትናንትና ወደ ማታ
ከትላንትና ወዲያ
አዎ ማታ ዕለት
ስንት ብር ነበር ያልከኝ?
አምስት ሺህ
አንድ ላይ ነው አምስት ሺህ ብር የላከው?
እ አንድ ላይ ነው አምስት ሺህ ብር የላከው?
አዎ
ሄሎ
ሄሎ ሲስተር ወደ ቴሌ ብር account አስራ አምስት ዜሮ ሰባት ሀምሳ አራት ዜሮ ዘጠኝ ነው። ሄሎ
ሲስተር ይሰማል ወደ ቴሌ ብር account አስራ አምስት ዜሮ ሰባት ሀምሳ አራት ዜሮ ዘጠኝ ነው የላከው።
አዎ
እሺ፣ ያው confirm አድርጌልሃለሁ ገብቶልሃል። እሺ check አድርገው።
Okay እሺ እሺ ስለደወልን አመሰግናለሁ እናመሰግናለን። መልካም እሺ
በጣም ውል እሺ